ሰላም
hello hello፣ hello፣ ሰላም ነው?
እንዴት ነህ?
እሺ በቃ ተይው።
ምን ነው ማን ነህ?
እንትን deposit አድርጌ ነበር ብር በቶፓ ማን ነው ስምህ?
ሸምሱ
ሸምሱ። እሺ፣ እና ትላንትና እና- ልከክ ነበረ?
ልኬ ነበር ግን አላስገባችሁልኝ።
እሺ፣ ድጋሜ check አስደረግልሃለሁ።
እሺ እዚህ ቢሮ ነው የት ያለው።
ነው የምትሰራው?
ሀያ ሁለት እሺ፣
ቢሮ ነው ያለው።
ቢሮ ነው ያለው። እሺ፣ check አስደረግልሃለሁ።